hello hello ተገናኛችሁ ከ customer ጋር?
አልተገናኘንም።
እሺ ልስጥህ ቁጥርና ደውልልህ። ሌላ ቁጥር
ሌላ ቁጥር ሌላ ቁጥር አለው customer ልስጥህ።
ግን ደቂቃው እንዴት ነው?
እስቲ ሞክርለት ሞክርለት እስቲ እሺ እሺ ንገ- እሺ ንገሪኝ። እሺ
ዘጠኝ አርባ እሺ አራት ሶስት
አስራ ስድስት
እሺ
ይኸውልህ አይደለም በቃ መልሰው። እሺ መልሰው እ? እ?
መልሰው መልሰው
ወደ ምግብ ቤት ተመልሷል።
መልሰው። አዎ የት ምግብ ቤት ነው?
በርገር ጊኒ መልሽ ነው ዞን ያለሁት እኔ።
በቃ እሺ ቆይ እስቲ ቆይ አንዴ መስመር ላይ- ስንት ሰዓት ነው የሚለው አንተ ጋር?
እ?
ቆይ አንዴ መስመር ላይ ጠብቀኝ።
እሺ
አይ ተው እሺ
መልሻለሁ። የዞ ሬስቶራንት ነኝ እየመጣ ነው።
በቃ እሺ መልሰዋል መልሷል ልበል?
አዎ
እሺ
እሺ